Hello
Hello
ሰላም ጤና ይስጥልን ቴሌቪ hello hello
አቤት አቤት
ሰላም ጤና ይስጥልን ቴሌቪ አብሮ ይስጥልን የቴሌቪን ትኬት አሸንፎ ነበር አምስት ብር አልገባልኝም ገብቷል ብሎ message ልኮልኝ ነበር አልገባም
የ system ችግር ይሆናል ይገባልዎታል እ እ ይገባልዎታል
አሁን
አዎ
ትንሽ ቆይቶ ነው አሁን ነው የምገባው
እስቲ ቆይ check አደርግልኝ
እሺ እሺ ካርድ ነው
ካርድ ነው የገባው እሺ
አቤት
አንዴ ቆይ መስመር ላይ ጠብቅ ገብቶሎታል እኮ
ገብቷል አዎ ገብቶሎታል
እሺ በጣም online online አመሰግናለሁ online reward ስለሆነ ገብቶሎታል
okay okay okay በቃ አመሰግናለሁ በጣም አመሰግናለሁ ምንም አይደለም
እሺ ሁሌም እንደዚህ ል-
አዎ
እሺ በቃ ብዙ ብርም ይገባል አይደል